ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ሄሎ አቤት አብ- ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ችፕችፕ ነበር የምደውልልዎት።
እ- እ- ችፕችፕን እየተጠቀሙ ነው አይደለ?
አሀ።
አዎ፣ ግን ወደረጉ ትንሽ ቆይተዋል። ሰሙ ችግር ነገር አለ ነገ ካስቸገሩት ላይ ኧረ ያስቸገሩት ኦርደር ነገር አድርጌ አለ ራሱ ያልመጣ ዕቃ አለ ከሁ- ሶስት ሳምንት በላይ
ያልመጣ እቃዎች አዎ።
የምሬን
እ፣ በሰዓቱ ሰፕሌሮቻችን አላቀረቡም አሁን የእርሱ ይቀርሻል ባል- ግን አልመጣም። ካንስልም አሉንም ብሩን ተላሰልን አዎ።
ሌመን ነበር ምን ነበረ አይተሙ ሌመን
ግሊመን እህ። እኛ እኮ ኮንታክት ነንበርም ስለሌላችሁ እ፣ ራሱ አንድ ፍሬት ነው ቼክ ማድረግም አላለም
ይሄ አሁን አምስት ኬጂ አልመጣም የቱ አልመጣም አዎ
እሺ ይህንን ወደ ላይ ያስገባል ደውሎ አሳወቁንም ምን ኮንታክት ነንበር የላችሁም እኮ አፋችሁም ላይ ማግኘት አልቻልንም አላወቅንም ያመጡልኝ ልጅ ደውል አጭር ደግሞ ኮዱ ግን አለ እሺ ንገሪኝ ለሌላ ይሄን እንዲጠቅም
እሺ አንድ ሰላሳ ወይም አልደወልኩሎትም መደወል አሉ ይሄን ካሬሪ ታለን ሌላ ስም ሊያስቸግሩት ነገር አሁን ብሳ ሲስተሙ ላይ ሌላ ነው ምንም የቀረው።
ነገር የለም እ፣ እና እንሱ አስተታል
በደንብ ለደብስን የሚያስቸግር ነገር ስለነበረ አዎ
እሺ ስለዚህ ወሬ ያድርጉ አሁን ብዙዎች ተስተካክለዋል አድርጉና ቼክ ያድርጉ
ግን ለአይተምስ መሆኑ ራሱ እንትን ነው። አስር እቃ መግዛት ፈልጊ አስር ግሩፕ ማለት ራሱ የኮመንት ማለት ነው። ለሌላ ላይ የተደረጉት ነገር ይመስለኛል።
እሺ።
ላይም አምስት ግሩፕ እንደገር ላይ አሁን ስለዚህ አስር አይተም እሱን መግዛት በአንድ ስንፈልግ ግሩፕ ላይ የተለያየ አይተሞች መግዛት የምንችልበት ኦፖርቹኒቲ ነው። ጥሩ ይመስለኛል። ከአንድ ላይ ኦርደር ብለት ማለት ነው።
አዎ አንድ ክ- አንድ ግር- ክሬት አድርገው ሁሉም የሚፈልገውን ማድረግ ሰለች የምንችል ነው።
ያ ያ
እሺ እሺ እናስተካክል እናመሰግናለን እሺ መልካም